ከደንበኝነት ለማውጣት ነበር።
ከደንበኝነት ለማቋረጥ ለሬዲዮ 3ን ለሙዚቃ 6ን
እ
ለራዲዮ አገልግሎት ለማቋረጥ 3ን ይጫኑ
እሺ
ሄሎ እጭኛለሁ።
አይ አይደለም ይቅርታ በጣም ዘጠና ዘጠና ሁለት ስልሳ ሁለት ላይ ይደውሉና የራዲዮ አገልግሎት የሚለው ላይ ሶስትን ተጭነው ያቋርጡ።
እሺ እሺ
ስለደወሉን አመሰግናለሁ።